ሄሎ hello ጤና ይስጥልን ሰለሞን።
አብሮ ይስጥልን።
ከዊ ፕላስ ሶሉሽን ነበር የምደውለው።
እሺ እም፣ ባለፈው ዊ ፕላስ application ተመዝግባችሁ ነበር
እሺ
እና አሁን system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበር የደወልኩት። እችላለሁ?
ይቻላል። ምን ነበር?
እም፣ እሺ የድርጅታችሁ ስም ምንድን ነው? ምን አገልግሎት ነው የምትሰጡት?
printing ቃል እሺ፣ እልክልሃለሁ። እሺ፣ እሺ። printing ነው advertising።
እሺ ምንድን ነው ስሙ የድርጅቱ?
በኒ እ በእምነት በኒ በኒ በኒ አ
እሺ advert
በኒ advert እም፣ እሺ address ኣችሁ የት ነው?
መገናኛ
መገናኛ የቱ ጋር?
ቤተልሔም ፕላዛ ላይ
እሺ እም፣ contact person አንተ ነህ?
አ
ሰለሞን ባደግ እ፣ ያ አ ልክ ነህ?
አ አ እሺ። እም፣ ስልክ ቁጥር በዚህኛው ነው?
አ
የስራ ቀን
የስራ ቀን ማለት እሑድ ሲቀር ሌላው አለ አለ ሁሌ እሺ። የስራ ሰዓት
ከሶስት ሰዓት ነው
እስከ ስንት ሰዓት?
እስከ አንድ ሰዓት እስከ አንድ ሰዓት። እም፣ እሺ እም፣ የድርጅት ሎጎ ይኖራችኋል ብዬ አስባለሁ። አላችሁ?
እም፣ አሁን ላይ ገና ስራ ላይ ነው እየተሰራ ነው እሺ፣ ለዛ አለ ይኖራል ማለት ነው።
ይኖራል አ እሺ፣ ንግድ ፍቃድ ወይ TIN number ወይ መታወቂያ በፎቶ ማግኘት እችላለሁ?
እልክልሻለሁ ቴሌግራም ያው ሌላ ስልክ አለ?
አ የትኛው ልላክልሽ እ፣ ከሶስቱ የተመቸህን አንዱን በፎቶ እም፣ እሺ እሺ እም፣ እሺ። ቴሌግራም ላይ መልእክት አምጣለሁ። እሱ ላይ reply ታደርግልኛለህ።
እሺ እሺ ሌላው ደግሞ ማስታወቂያ እንሰራለን እና ለ social media የሚሆን እ፣ እሱን ለመስራት አብረውን እኛ ጋር ከተመዘገቡ ድርጅቶች ጋር ነበረ መስራት የፈለግነው እና እ፣ እሺ።
ፈቃደኛ ከሆናችሁ እናንተ ጋር መተን መስራት እንችላለን በራሳችን የማስታወቂያ ባለሙያዎች።
ይቻላል እናወራለን።
እሺ ከመምጣታችን በፊት እንደውላለን እና እናመሰግናለን። እሺ መልካም ቀን።